ሄሎ
አቤት ሰላም ጤና ይስጥልን። ቴሌቪ
ብሎ ይስጥልን። አዎ ለማቋረጥ ፈልጌ ስቶፕ የሚል መልእክት ላኩ ይላል እና እሱን ምለት አልቋረጥልኝ ብሎ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላት ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ እምላለሁ።
በዚህ ማቋረጥ አይቻልም።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ስድስት ቁጥር ላይ ለማቋረጥ የሚል አለ። ስድስት ቁጥርን ይጫኑ።
እሺ እሺ